ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምንደውልሎት።
Okay ሰላም ነው።
ሰላም፣ ስለ service ኣችን ያለውትን አስተያየት ለመቀበል ነበር የደወልነው። እንዴት አዩት service ኣችንን?
አረ በጣም አሪፍ ነው።
እም፣ ቆንጆ ነው።
አዎ በጣም ቢሻሻል ብለው የሚነግሩን ነገር አለ?
አይ እውነት ለመናገር ለጊዜው የለም። ሁሉም ነገር በጥራት ያለው ነው እየመጣልኝ እስካሁን Okay፣ እሺ፣ ጥሩ ነው።
እሺ። ስለተጠቀሙ አመሰግናለን። ካምሽት እሺ፣ አመሰግናለሁ።